Hello ብለው የአርብ ዕለት በሙሉ ተልኳል እያሉ ነው። ወደ ኢንሹራንስ ተልኳል። አርብ ዕለት የተመረመሩ በሙሉ ተልኳል።
ጃኗ አሁን May አስራ ሰባት ምርመራ የተደረገው እንደነገርኩት ነው። አርብ ዕለት የተመረመሩትን በሙሉ ልከናል።
ከዛ ደግሞ አልደረሰንም ነው የሚሉት። እኔ እኮ የሚያጋባ ነገር ነው። በእግዚአብሔር ልከናል አሉ።
ቅዳሜ ዕለት ጀምሮ ነው እኔ ስከታተላቸው የነበረው። ቅዳሜ ዕለትም አላኩልንም። Outlook ላይ እስከዛሬ በምንላላክበት Outlook አልመጣም አሉኝ።
ተልኳል ነው እንግዲህ እኔ ያሉ እሺ፣ እዛ ሊስት ውስጥ አድማስ ከፈለኝ የሚል አለ።
አዎ አድማስ ከፈለ የሚል ይኖራል። ወይም የማናጀር አዝልክ ወልድት እና ከተማ ኮሚኒኬት ያደርጉ ዜሮ ዘጠኝ አስራ ሁለት
ኦኬ። ስለዚህ እዛ ልደውልለታ በቃ። እሺ፣ ቴንኪው። እሺ